አይ ችግር የለውም።
ወይ ወይ ቴዲ ወይ ወይ እሺ አልሰራም ነው አየሽው?
ታረጉት እ
አዎ፣ አይ restart አድርጌያለሁ እየከፈተልኝ ነው። አንቲ እሱ ልዩነት አለው አይደለ?
አዎ ልዩነት አለ፣ በጣም ልዩነት አለ። ኮዱ አይመሳሰልም ሲጀመር ሌላ game ውስጥ አርግቶ ነው የሚያቀውት ነበር እና ለዛ ነው marketing ራሱ over የሄደበት።
አስራ ዘጠኝ ዜሮ ሶስት ስምንት ዘጠኝ ሰባት ይላል። እዚህ ጋር ደግሞ አስራ አዎ።
ዘጠኝ ዜሮ ሶስት ይልና ዘጠኝ መቶ የተወሰነ ራውንድ ነው ልዩነት ያለው።
አዎ ግን ለ- በሌላ በበስት ቤት ጌም ምን አለ የሚለው አለ ያ ፎቶ ያነሳውሽ አዎ ማለት ሌላ ኩልሽ አዎ እሱ አይ ላይ ካሸሩ አይደለም ላይ በሌላ ነው ያስጥነናል ጌሙን። በሌላ ነው ይሄ?
እ ራሱ በሌላ?
እኮ ነው ኦኬ አ- አይ በሌላ ነው ያልከኝ።
አሁን ወደዚህ አዙሬ እኮ ነው እንድታዩ ኦኬ ብዬ በዛው አንስቼ እንትን ወደ ውስጥ ገብቼ አንስቻለሁ። ደግሞ ወ- ሶስት GR ላይ አራት game አለ ያለው
አራት ነው ያለው keno spin ውሻና
እግር ኳስ እግር ኳስ አይ ነው የውሻ አለ ፈረስ keno ና spin እግር ኳስ ለብቻው ነው በአንድ ቲቪ
የውሻ አለ እንዴ GR ላይ አዎ ይሄ እኮ ማለት የውሻ ነው የ- ማለት የፈረስ ማለት ነው።
የፈረስ አዎ።
በዲሽ እኮ ከጎን ያለው ነው ይሄ በ- ከውሻው በስተ ምንድን ይባላል okay እንትን አይ እንትኑ አለው ነው ወይ ማለት ምን?
ይሄ cashier ካሸር?
የ cashier ኡ ኦ cashier ኡ መጨመር ላይ ይችላል የለም።
መጨመር ይችላል እሷ እዚህ ላይ ደግሞ ሶስት ነው። ሌሎች እንትን ላይ ደግሞ አራት game ኦች ናቸው ያሉት እና የ cashier ኡ ላይ ነው እያልከኝ ያለው አዎ cashier ኡ ላይ ሶስት ነው።
cashier ኡ ላይ ያሉት።
መጨመር ይችላል እሱ ችግር የለውም okay፣ አይ ቲቪ እዛ ላይ እናንተ ግን ዞሮ ስትጨምሩ።
ዞሮ አራት ናቸው የሚመጡት አዎ፣ እግር okay።
ኳስ ለብቻው ነው ሙሉ ነው የሚይዘው okay እና አስተካክልልሽ ነው እሺ ቆይ ያው አንዴ ድጋሚ አንዴ restart research ታደርገዋለህ። ቆይ እነግርሃለሁ ቴሌግራም ላይ ጠብቀኝ። እሺ እሺ